ነው።
Hello፣ እንዴት ነሽ? ምስር አለው አለሁ። ሀኒ ነኝ።
እ?
ሀኒ ነኝ።
ማ?
ሀና ነኝ።
ወይ ወይ ወይ አለሽ?
አለሁ አለሁ።
አለሁ። እኔ የምልሽ እንትን አንዴ እንድትነግሪኝ ነበረ ምን ነገር
የደብረ ብርሃን exchange income
እ?
income
ኢንካም አዎ
income ማለት expense ማለት ነው።
አዎ አዎ።
ምን የ print paper ነው?
አይ የእሱንማ ነገረችኝ off እ ከ July seven እስከ እ።
September five እስከ ዛሬ ድረስ እ እስከ ዛሬ ድረስ እ?
እንድትነግሪኝ ነበር ስንት እንደወጣም ነው
አልገባኝም። በምን ፖይንት ነው ሴልስ እየገባ ያስገባ ነውና አዎ እ እሱን ፈልጌ ሴልስ የገባውን ካልኩሌት አድርጌ ልላክልሽ።
ኦኬ የለሽበትን ግሩፕ ላይ አንቺ እስኪ ሄላሪን አውሪያት አንዴ
ኦኬ እሺ ደውዪላትና ደውልሻለሁ